እኮ ሳምንት ጠብቀን በዋል ከኔ ግን አንድ አንድ ሳምንት ነው የምንልክላቸው። ሄሎ ፕሪንተሩ ፊትድ አልሆነም ይለኛል። ፕሪንተሩ ፊትድ አይደለም፣ የፕሪንተር አያስመርጠኝም። እንዴት ብላችሁ ምናምን ቼክ አድርገው
እንትን እኮ ነው ፕሪንተሩ ተርማ የሚል ፕሪንተር እኮ ነው።
ተርማል ነው አዎ ፖስ አይደለም።
አይ የፕሪንተሩ ስም ፖስ አይደል?
ሶስ ነው ስማ
እስኪ እሺ፣ ድ- ድራይቨሩ እሺ አውጥቶ ነው ያወጣነሽ እኮ ፕሪንት ያወጣት አዎ፣ ግን እምቢ አለኝ፣ አልመጣለኛ።
አይቀንስም ነው እንጂ ፕሪንት ያደርጋል ፕሪንት እያደረጋት ነው አዎ፣ ግን አልመጣም ማለት ምንድነው?
ያኛው መከታተለሽ ነው አሁን ስለፊት መጥቶ ነበረ።
ወይ
የመጨረሻ ሙክር ነው። ከሰራል ይሰራል፣ ወይ ካልሆነ ላይክ ታሳየዋለክ።
ላይ ታሳየ
ይህን ሞክረው ነው የመጨረሻ
ሶስት ሰማንያ ሁለት የሚል አለ አልተሻሽም?
ይሄዳል።
ሶስት ኦኬ ሰማንያ ያው ሁለት ያው አሁን መጣየ አ አ አይ መጀመሪያም ነበረች አሁን አልነበረም ማለት
ኧረ መጀመሪያ ነበረች
አራታ
ሲቪል ሲሰለክ የፕሪንተር ሲሪስ ይላል። ፕሊስ ሲሌክት የፕሪንተር ሲሪስ ይላል። አ
ይሄን ፕሮጀክት አድርገው ያለው አማራጮችን አያመጣውም እኮ
ቼክ ዩስ ሪፖርት
አሁን እዚህ ጋር ፕሪንተር ሙልጫ መምጣት ነበረበት።
ዊንዶውስ ኤት ላይ አድርጊ። ዊንዶውስ ኤት
ወይዶ
ዊንዶውስ ኤት ላይ አድርጊ። ኤት ኤት ኤት አ አ
እዚህ ጋር ፕሪንተሩ ስም መምጣት ነበረበት።
አረላ እስ የሲ ፎርት የሚለውን አትመግባለች ከጎን ኤሌክትራል ቆስሎ ቼክ የሲ ሪፖርት የሚለው አልኩት እኮ ያልነው ዩኤስቢ USB printer driver ይላል አልተገኘም ነው የሚለው።
Windows eight ላይ አድርጊ።
የፕሪንተሮቹ አማራጭ መምጣት አለባቸው ለመምረጥ። አዎ፣ የፕሪንተሩ አማራጭ መምጣት አለበት ለመምረጥ።
በቃ ወይ ነገ አንድ ላይ ከዛኛው shop ጋር ይቻላል።
በቃ እንትኑን አሰሪልኝና እንትን በይኝ ምን መኪናውን እ
እንዲሰራ አድርግልኝና በቃ ሰራን እኮ መኪናው ሰራ እኮ በቃ ሰርቷል። በቃ ነገ አንድ ላይ ከዛኛው shop ጋር አንቺ ማግኘት ትችላለህ።
እ ነገ እኔ ማለት አልገባም።
ሰኞ ሰኞ እ እ ሰኞ ነው ሰኞ።
የገባው። አዎ አለሁ።
በየትኛው ስልክ ላይ በዚህ ብደውልልኝ አለሁ።
እሺ በዚህ ደውል።
በቃ እሺ እሺ እሺ።
ደህና ነኝ። መልካም በዓል።
አሜን። ሰላም ደርስ ለአንተ መልካም በዓል።